ጤና ይስጥልኝ ሁሉ ስፖርት ነው። ባክዎ ምን ልርዳዎት?
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን።
ትላንት የሆነች ትንሽ withdraw አድርጌ ነበር ወደ ቴሌ ብር አልገባም እንትኑ ጋር ቀንሶታል account ኡ ላይ።
እሺ ከ transaction history ላይ ያልገባለትን successful- screenshot አድርገው successful ይላል።
ይላኩልን
successful ነው የሚለው እዛ ላይ ያለው ማለት ይላኩልን ምልክት አድርገው እ፣ ይላኩልን።
በምን? በቴሌግራም ነው።
አዎ ስልክ የያዙ ልንገሮት
እሺ
ዜሮ ዜሮ ዘጠኝ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት እሺ ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ እሺ thank you እሺ መልካም ቀን እሺ